ሄሎ ሄሎ ሄሎ ሰላም ጤና ይስጥልን። እሸቱ አቤት ከዊፕላስ ድርጅት ነበር የምደውለው። የእኛን መተግበሪያ ወርደው ነበር።
አ ለአሽከርካሪነት ነው ወይስ ለተጠቃሚነት?
አይ ለአሽከርካሪነት እሺ። ስለዚህ አሁን የምነግሮትን ነገሮች በስልክ ቁጥር ወይም username ልስጦትና በዛ ይልኩልኛል።
እሺ እ፣ ንግድ ፍቃድ፣ መንጃ ፍቃድ፣ ፎቶ፣ እም፣ OK ኢንሹራንስ። አዎ የመኪናዋን ተከራይቷት ከሆነ የሚሰራው የኪራይ ውል የፈጸሙበትን እም፣ እና ሊብሬ ይል- እንትን ይሉኛል። username ልስጦት ወይስ ስልክ ቁጥር?
አይ ስልክ አይሻልም?
እሺ ዜሮ ዘጠኝ ዜሮ ዜሮ
እም፣ ዜሮ አንድ
አንድ አንድ አንድ